hello ጤና ይስጥልኝ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
stand up comedy book ለማድረግ ነበረ።
እሺ ይቻላል።
ለእኔና ለባለቤቴ ሁለት ቦታ ማስያዝ ይችላሉ?
አዎ ይቻላል። እሺ ስሞቹ
ፍጹም አበራ፣
እሱም አበራሽ ስልክ ቁጥሮች ዜሮ ዘጠኝ እና ዳዊት ሺወርቄ።
የእርስዎን ስም ልመዝግብ እና ከዛ ለሁለት ሰው ልበላ።
እሺ እሺ።
እሺ ስልክዎት ዜሮ ንገሩኝ። ዜሮ ዘጠኝ ዘጠኝ ስልሳ ሁለት ስልሳ ሁለት ዜሮ አንድ ዜሮ አንድ አርባ ሶስት ስልሳ
አርባ ሶስት ስልሳ እሺ የስንት ሰዓቱን ነው መታደም የፈለጉት? ስምንት ሰዓት እና የ- ከምሽቱ ሁለት ሰዓት ነው ያለው።
ከምሽቱ ሁለት ሰዓት እና ስምንት ሰዓት አዎ አዎ ቅዳሜ ነው አይደል?
አዎ ቅዳሜ።
እም፣ ከምሽቱ ሁለት ሰዓት ይሻላል።
እሺ እ፣ ለሁለት ሰው ነው ያሉ።
ለሁለት ሰው ላይ እና ለባለቤቴ እሺ እ፣ ትኬቱን እዛው ክፍያ?
በቦታው ያገኛሉ። ክፍያ መክፈል ይችላሉ። account እንልካለን።
okay። ቲኬቱን ስወስድ መክፈል እችላለሁ ወይስ አሁን ነው መክፈል ያለብኝ?
እ፣ አይ አሁን ከፍለው ትኬቱን እዛው ሲገቡ እ፣ ይሰጥዎታል።
okay። ስንት ነው ክፍያ አራት መቶ ብር ለአንድ ሰው።
ለአንድ ሰው?
አዎ okay፣ account ላኪልኝ።
እሺ እሺ፣ እናመሰግናለን። መልካም ጊዜ